Nell'applicazione va come dovere dal suo ነው ጤና ይስጥልኝ ሄሎ ቪዛ
ፓስፖርት ለማውጣት ስንት ወር ነው የሚፈጀው?
ፓስፖርት ለማውጣት ስንት ወር ነው የሚፈጀው አፕላይ አድርገዋል apply አድርገዋል ቀጠሮ አስይዘዋል ቀጠሮ አላስያዙም አይደል ከፍለዋል አልያዘኩም። አስይዘ ስንት ወር ይወስዳል?
አሁን እንዳለው መ- እንዳለው ጉ- እንዳለው እ፣ መጨናነቅ ነው ማለት ብዙ ሰው apply አድርጎ ከሆነ ጊዜ ወደዛ ጠጋ ይላል። ለጊዜው ግን ከአፕሪል በኋላ ነው ከ- እና ደግሞ እንደየቦታ ይለያያል። apply እንደሚያደርጉበት ቦታ አዲስ አበባ ነው፣ ጅማ ነው፣ የት ነው የሚለው ይወስነዋል።
አዲስ አበባ እ?
አዲስ አበባ ከአዲስ አበባ ከሆነ አሁን ትንሽ ይቆይቦታል። እስከ አፕሪል ምናምን ሊቆይ ይችላል።
ስንት ወር?
አንዴ ላጣራሎት መስመር ላይ ቆዩ። መስመር ላይ ነው ደንበኛችን።
አቤት እ፣ የአዲስ አበባው አሁን ያለው ብዙ ጊዜ ሊፈጅቦት ይችላል፣ አሻራ እስኪሰጡ ድረስ። አሻራ ከሰጡ በኋላ ደግሞ ፓስፖርቶት እስኪደርስም ደግሞ ይቆያል እና ማወቅ የሚቻለው እሱን እርስዎ apply ሲያደርጉ እንደየቦታው ቅድም እንዳልኩት apply አድርገው ጊዜውን ያሳዩታል። እሱ ራሱ መቼ ወይም የትኛው ወር ላይ ቀጠሮ መያዝ እንደሚችሉ ያሳዩታል። እሱ ነው የሚወስነው፣ አሁን ያለበት ወረፋ ማለት ነው። እሺ፣ ሌላ ጥያቄ ያሉት?
አመሰግናለሁ።
እሺ፣ hello፣ ስለደወልን እናመሰግናለን። መልካም ቀን።
አዎ።